ጤና ይስጥልኝ ከቢጆይ ነበር የምንደውለው። አሁን ደውሎ ተቋረጠ።
አ
እሺ የቤቱ ስም ማን ይባላል?
ቢኢ ጃምቦትና ሪስቶራንት
ማን ያሉኝ?
ቢኢ ጃምቦትና ሪስቶራንት
እሺ ቲን ነምበሮችን ሶስት ዜሮ ሰላሳ ሶስት ዜሮ ሁለት መቶ ሰማንያ ስምንት
መቶ ሰማንያ ስምንት ነው። ባጃምባ ሃውስ የሚል ነው በዚህ ይወጣልኝ።
አ ቢኢ ጃምቦት
ቢኤያ እሺ ሙሉ ስሞትን ይንገሩኝ።
ዘላለም ፈንታ-
ዘላለም
ዘላለም ፈንታሁን ዲባ
ስልክ ቁጥር አሁን የደወሉበትለት
እ
አሁን የደወሉበትን ስልክ ሊያዝ
ይቻላል
እሺ የት አካባቢ ነው ቤቱ የሚገኘው?
ቂሊንጦ ቂሊንጦ ማረሚያ ቂሊንጦ ምኑ ፍለጋ ጋር?
ማረሚያ ፍለጋ ከወረዳ አዲስ ወረዳ ጎን
አዲስ ወረዳ ነው ያሉኝ?
አ አዲሱ ወረዳ ወረዳ ፍለጋ
መቅጃው ነው አይደለ? አልዘጋ ያሉት እየፈሰሰ አስቸግሮታል።
አይዘጋም አሁን አመርበኝ አይተ- እሺ ደንበኛ ጥያቄው ተመዝግቤ ወደ ጥገና ክፍል አስተላልፋለሁ። ሌላ የምረዳዎት ነገር አለ?
ቶሎ እንድሰራ እሺ እሺ አስተላልፌለታለሁ አስቸኳይ ነው ብዬ ስለ- እሺ ስለ ደወሉ እናመሰግናለን። ስለ አገልግሎት ያሉትን ሀሳብ አስተያየት ከሚሰሙ ድምጽ በኋላ ያስቀምጡ። መልካም ቀን